ሄሎ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
ሰላም።
ሰላም ነው ሰላም አለን።
ቢኒያም እባላለሁ። ይኸው ነው የደወሉት። ምን ልርዳዎት?
እ፣ ስራ ፈልጌ ነበር። ህይወት ነው የምባለው።
እሺ ህይወት ማን?
ህይወት ተክሊ።
ህይወት ተክሌ። እሺ ህይወት የሚጠቀሙት ስልክ ይሄንን ነው?
አዎ ዘጠና ሶስት ሰላሳ አምስት ዘጠና ስድስት አስር እሺ የመኖሪያ አድራሻዎት የት አካባቢ ነው?
አራብሳ
እሺ እድሜዎትስ
ሀያ አምስት ሀያ አምስት በምን ሙያ ነው እኛ ጋር መዝገብ የፈለጉት ህይወት?
እኔ sales ላይ ነው እስከዛሬ ስሰራ የነበረው በሽያጭ ልምድ አለዎት? ስንት አመት ሰሩበት?
እ፣ በልምድ ነው እኮ ስንት አመት ሰሩ በልምድ?
ሁለት አመት
እሺ ይቅርታ ሁለት አመት ሰርተዋል። እሺ ህይወት የእኛ ቢሮ የሚገኘው ጎተራ ፔፕሲ ፋብሪካው አካባቢ ነው እና አንድ ቀን ቢሮ መጥተው ስለ ስራው ገለጻ ካረግንልዎት ከመዘገብኖት በኋላ የስራ ጥሪ በአቅራቢያዎት እንዲያገኙ እናደርጋለን። አራብሳ አካባቢ ማለት ነው። ስለዚህ እ፣ ቢሮአችን ለመምጣት አሁን ባለሙያዎችን እየጠራን ያለ ነው ማክሰኞ እና ሐሙስ ጠዋት ሁለት ሰዓት ተኩል ላይ ነው።
እሺ መቼ መምጣት ይችላሉ? ለመቼ ሊያዝሉት?
ማክሰኞ ነገ መምጣት እችላለሁ ለነገ ይችላሉ? እሺ አዎ ለነገ ጠዋት ሁለት ሰዓት ተኩል እዚህ መድረስ አለብዎት። በጠዋት ተነሱና ጎተራ ፔፕሲ ፋብሪካው ብለው ይመጣሉ። ከፔፕሲ በኋላ ያለውን አሁን በ message እልክልዎታለሁኝ።
እህ።
ሌላ ቴሌግራም ቻናልም አለን። ቴሌግራም ቻናላችን ላይ ደግሞ የተለያዩ እህ።
ስራዎች post ስለሚደረጉ እሱንም እንዲከታተሉ በ message የቴሌግራማችንን link ኡን እልክልዎታለሁኝ። አሁን እሺ ሲመጡ ጠዋት መታወቂያዎትን እንዳይረሱ፣ እ፣ ስልክዎትንም ይዘውልን ይመጣሉ። የ- የትምህርት ማስረጃ፣ የስራ ልምድ ካለዎት እሱን ይዘው ይመጣሉ። አሁን message በምልክልዎት ስልክ አድራሻው ከጠፋብዎት መደወል ይችላሉ።
እሺ እሺ ህይወት፣ አመሰግናለሁ።
እሺ መረጃ ከየት ነበር ያገኙት ስለ ጉዳይ?
እስ፣ የሆነ ፀጉር ቤት ገብቼ ነው ከጸጉር ቤት።
ያገኘሁት አ፣ እሺ በቃ ተለጥፎ። እሺ እሺ፣ ጠዋት ሳያረፍዱ በጠዋት ይምጡ። መልካም ቀን ይሁንልዎት።
እሺ አመሰግናለሁ።
እሺ